ያስጥልኛል ይብዛል
ወደ ቲክቶክ የቢዝነስ ቪዛ እንዴት ነው ማግኘት?
ምን አሉኝ ደንበኛችን የቱርክ ቪዛ የቢዝነስ ወደ ቱርክ የቢዝነስ ቪዛ እንዴት ማግኘት እንደሚቻል መስፈርቶቹን ማወቅ ፈልጌ ነው።
የቱርክ የቢዝነስ ቪዛ ያ ኦኬ እሺ ኢንቪቴሽን ታልኮሎት ነው business invitation ስለዚህ ገና መጀመር ለመጀመር ከየት እንደምጀምርና ምን ምን ማለት እንዳለብኝ okay እሺ አንዴ
አቤት
ጤና ይስጥልኝ አቤት
እ ቱርክ በቢዝነስ ነው ያሉኝ አቤት
ቱርክ ወደ ቱርክ ሀገር በቢዝነስ መሄድ የፈለጉት አዎ እሺ እዛ ሀገር አብሮት ሲሰራ እ